ሄሎ ጤና ይስጥልን Best Bet
እንትን ነበር voucher ላይ ልኬው አሁን ወደ account ልመልሰው ነበረ።
እሺ
ስልክ ልኬ step ኦቹን አታውቃቸውም? ልንገርክ step ኦቹን።
step ኦቹ ማለት ወደ voucher ገባ ብሩ።
እሺ እኮ ከ voucher ወደ Best deposit።
Bet account ለመመለስ step ኦች አሉት እና ልንገርክ እነሱን።
እሺ እሺ account history ላይ ግባ። መጀመሪያ
እሺ login አድርግና account history ሄሎ
ያየ ቆይ አንድ ኔትወርኩ እየመለሰ ነው።
ወይ step ኦቹን ልንገርህና ሞክረውና እሺ፣ እንዴት ሆነ ንገረኝ።
መልስ ደውልልኝ።
እሺ ንገረኝ።
account history ግባና መጀመሪያ ከዛ እ።
ቀጥሎ voucher history
voucher history ነው account history ላይ ነው።
አዎ account history ን ስትነካ voucher history ይመጣልሃል እሺ ከዛ start date እና end date የሚል ይመጣልሃል start እሺ።
date እና end date ከዛ ቀኑ ዛሬ ከሆነ የዛሬን ታስገባለህ እ፣ start date ኡንም end date ኡንም ማለት ነው አንድ ላይ
እሺ ከዛ voucher code ይመጣልሃል ስድስት digit ነው አንድ spelling ያለው መሀል ላይ የብሩ እሺ።
መጠንና ኮድ ይመጣልሃል እሱን እሺ deposit deposit paste deposit ላይ ታስገባዋለህ ማለት ነው
እሺ voucher deposit የምትለዋ ላይ ኮዷን እዛ ላይ ሳትሳሳት
እሺ
ከዛም ቢካለ መልሰህ ደውልልኝ እሺ ይኸው ቆይ አሁን ከፈተ እንዳውም እሺ
እሺ deposit history ነው አላልሽኝ?
አ voucher እሺ deposit voucher የምትለዋ ላይ ኮዷን ካገኘ በኋላ አሁን አላገኘህም አይደል መጀመሪያ account አሁን history ግባ።
አላገኘሁም።
እሺ account history ገባሁ።
እሺ voucher history
እሺ በቃ ወይ መልሼ ልደውልሽ። ኔትወርኩ እም እም። እሺ እሺ ኔትወርኩ እንትን ነው መልሼ መልሼ ልደውልሽ።
እሺ ችግር የለውም እሺ